hello ጤና ይስጥልን።
አብሮ ይስጥልን። እንዴት ነህ?
ሰላም
አለን። እ፣ ማስታወቂያ እንትና ቻናላችሁ ላይ ትለቃላችሁ? እሱን ለመጠየቅ ነበር።
የምን ማስታወቂያ ነው?
የትምህርት ቤት የኮሌጅ advertise ነው።
አይ፣ እንደዚህ አይነት ማስታወቂያ እንኳን አን- አንለቅም።
partnership የሚል ነገር አንብቤ ነበር። ምናልባት so ወይ ላጣራና ይሄ የሚመለከተው team ሌላ ስለሆነ እሺ፣ ወይ ላጣራና ላሳውቅሽ። በዚህ ስልክ ነው የምጠቀሚው።
አዎ፣ በዚህ ስልክ ወይ ደውዬ አሳውቅሽ።
እሺ። thank you።
ግን ስለ partnership ኡ ብትነግ ምን አልከኝ?
partnership ኡ በደንብ እንድትነግሪኝ።
ለምን እንድትነግሪኝ?
አዎ፣ ስለ የፈለግሽ የሚያሰርበት advertising ነው የፈለግሽ የሚለውን ለማ እ፣ የፈለግነው advertise እንዲደረግልን ነው ቻናላችሁ ላይ follower ስላለው። እሱም hello።
ሆን ወዬ አይሰማም።
እየተቆራረጠ ስለሆነ ነው። ምን አልሽኝ? አልሰማሽ እሺ እኛ የፈለግነው advertisement እንድትሰሩልን ነው ቻናላችሁ ላይ ብዙ follower ስላላችሁ። ብዙም okay፣ አይቻል የ- ከሆነ እሺ።
የኮሌጅ ነው?
አዎ የ medic- የ medical ኮሌጅ ነው።
እሺ
advertisement መስራት የምትችሉ ከሆነ እሱን check ታደርግልኛለህ። ከዛ በተጨማሪ ደግሞ እም፣ እርግጠኛ ስላልሆንኩ ነው የ partnership advertisement አንሰራም፣ ግን partnership የሚል information ስለሰማሁኝ እሱም ጋር በተገናኘ መረጃ ስለምፈልግ ምናልባት መስጠት የሚችል ሰው ካለ ይደውልልኝ በዚህ ቁጥር።
እሺ፣ እናሳውቅሻለን።
thank you በጣም